አቤት እንደዚህ አይነት ነው በቃ ደስ የሚል ሄላ
ወይ
ሄላ ሴት ወይ
እንትን ኦርደር የቻኖል ኦሎምፒያ ገብቶብኝ ነበረ ከደንበል ማለት ነው። እኔም መርካቶ ነው ያለሁት አሁን
እ መርካቶ ነኝ ያለሁት አ
መርካቶ ሆነ የኦሎምፒያ ኦርደር አክሴፕት አልክ ገባ ኦርደር አክሴፕት ገባብኝ።
ንገረኝ ኦርደር ነምበር
ኦርደር ነበሩ 38 57 ሰላሳ ስምንት ሀምሳ ሰባት እዚሁ ጠብቀኝ ዲስዋሽ ልጠይቅልህ ጠይቅሽ
እሺ
አባቴ አባቴ አባቴ የኔ ጠንበል የኔ ምልከተፉ አለ
ሙላለም ይወጣልሃል
እሺ አትዴ እሺ ቻው